ሄሎ ሄሎ
ሰላም ጤና ይስጥልን። ቤት
አዎ ስሚ፣ እሺ ነገርየው ምንድን ነው? ምን deposit ሳረጊ አሁንም አልገባም። ምንድን ነው አልስተካከልም።
እ ስንት ብር ነበር ያደረግከው? አሁን ነው ሁለት ሁለት ሺህ አምስት አዎ፣ በቴሌግራምም ልኬላታለሁ። አ በእንትን ቻፓ የቴሌ ላከልኝ ቴሌግራም message ማ- ላክልህ? እ አዎ ቴሌ ላከልኝ message አለ።
እሺ በቃ እናሳውቅላለን። እሺ ትንሽ ጠብቁን።
አረ በእግዚአብሔር በእናትሽ እሺ ጠብቁን። መልካም እሺ